ሰላም ጤና ይስጥልኝ። ቤስት ቤት
ሰላም ነው ናት እግዚአብሔር ይመስገን።
እንትን ቤስት ቤት account ኡ ምን እንደሆነ አላውቅም፣ አላስገባኝ አለ እና
እሺ ምን እያለክ ነው?
እኔ እንጃ error ምናምን username ምናምን ነው የሚል
username username error ምናምን ይለኛል። አዎ እጠቀምበት ነበር ትናንት ጀምሮ ምን ብር ደግሞ ነበር።
ስታስገባ
password ሳስገባ error ነው የሚለኝ ረስተኸዋል? password ህን ነው። አይ አልረሳሁትም ነበረ። እንደገና ግን forget ስለው ራሱ እምቢ አለኝ።
እስቲ እንደ አዲስ refresh አድርገውና እህ፣
አንድ አዲስ refresh አድርገውና በምታውቀው password login በል ግባ። ምናልባት connection ሊሆን ይችላል። ከዛ connection እንደዛ አይ- አንዴ እኮ አንዴ ደጋግሜ ነው ስትሞክረው እምቢ የሞከርኩት።
ካለክ forget password በለው።
okay።
ዘጠኝ ብለክ ነው አይደል የጀመርከው?
አዎ ዘጠኝ ብዬ ነው የምጀምረው።
በቃ እሱን አውቃለሁ።
ምናልባት ምን አዲስ password ብትቀይር ችግር የለውም። forget password በለው።
እሺ message ይልክልሃል። እሺ ከዛ copy paste አድርገህ አስገባው።
እሺ።
message ኡን- ያው ሞክሬው ነበረ ሞክሬው ነበረ ግን አልሰራልኝም።
refresh አድርገህ ሞከርከው?
አዎ እስቲ አሁን አንዴ ሞክረውና ካልሆነ screenshot አድርገህ ቴሌግራም ላይ ላክልን ምን እሺ።
እንደሚልክ በምን እንደምልክላችሁ ዜሮ ዘጠኝ ዜሮ ሶስት
ቆይ አንድ ጊዜ እሺ ዜሮ ዜሮ ሶስት አርባ አራት እህ፣ ሰላሳ ሰባት አርባ ሰባት
አርባ ሰባት አዎ እዛ ላይ መጀ- አሁን እንዳልኩ refresh አድርገውና ሞክረውና password ካልተላከልህ SMS ላይ የሚልክልህን ነገር screenshot አድርገህ ላክልን እሺ።
እሺ እሺ